ሄላው
አቤት ማን ነሽ?
ሰላም ነኝ።
እኔ የምልሽ አሸናፊ ነኝ ሰላም።
እሺ አሸናፊ እንታይሙ ተስተካክል ለምን ነው ኮምፒውተር ያላችሁ?
እ እ እንታይሙ ተስተካክል ነው ኮምፒውተር ያላችሁ?
ምን አልከኝ?
እንታይም ተስተካክል እኮ ነው ኮምፒውተር ያላችሁብኝ።
የትኛውን ያ ቅድም ኦርደር ይሄ ከስተመር ስልክ ያነሰኝ ለማን ነበር ኮምፕሊት በሉልኝ ብለህ የደወልከው?
ኧረ ከብርኩ ጋር ከብዙ ጋር እኛ አንድ ላይ ነበር የነገረን። ወንተ የሚስተካከል ነበር አላ ሳይስተካከል ነው ኮምፒውተር የተባለው።
እኮ ለማን ነበር የነገርኩህ?
ታክስ
እሺ እኔ አላውቅም ለምን እንደሆነ ወይ ደቂቃው አል- ቆርጦብሃል ግን አይ ይቆርጣል እንዴ ሳይቆርጥ ወንተ ከስልሳ ሁለት ደቂቃ ነው ኮምፒውተር የተባለው።
አ አ እንደዛ በነገራችን ላይ እኛ ኮምፕሊት ስንል አይቆርጥም።
አይቆርጥም እስከ አንድ አዎ እስከ አንድ ሰዓት ራሱ እኛ ኮምፕሊት ስንለው አይቆርጥም። በጣም ሰዓቱ ከአንድ ሰዓት በላይ ካልሆነ በስተቀር
እንጃ እኔ ግን እንትን የሚያስተካክል ነበር ከዛ ሳይስተካከል ስለቆርጥ ቆረጠ።
አይቆርጥብም። እሺ እኛ እኛ complete እናንተ complete ስትሉት ይቆ- ሊቆርጥ ይችላል። እኛ ግን እስከ አንድ ሰዓት ድረስ complete ስንል አይቆርጥም። ለዛ ይሆናል። እሺ አሸናፊ